ወዬ
አቤት ታሪክ እንዴት ነው? ሰላም ነው?
ሄሎ አይ አይሰማ
ይሰማል ይሰማል። ቀሊክስ እ ልታድር ነው ብታድር ነው ወይ?
እ ትመጣለህ? ና ከመጣ እኔ እሄዳለሁ።
አሁንማ ቤት አልደረስኩኝ። ቶሎ ቤት ሳራለሁ አለ እኮ።
ደረስኩ?
አ ቶሎ ሳር ቶሎ ሳራለሁ አለ እኮ።
እኮ ምን አንተ ከቶሎሳ ጋር ምን ያገናኛል? ሰርተመጣችሁ ይለያየለ እንዴ?
አይ ቶሎ ሳ- ታደረ ብዬ አልክልኛል።
እኮ አሰሪ ነው አንተ። ምን ሆነ ነው ከአለቃ ጋር እንደዚህ መቀል ትፈልጋለህ?
ይደር ይደር
እ?
ይደር ይደር ይደር ይደር። ሰውነቱ ደህና ነው፣ ደንዳና ነው ረዳት ቡድን መሪ እያለ ነው
አለ እ።
ሲያለፋ ነው የቆየ። በእናትህ እዚያ ምን ሆንክ ደግሞ? ካስኬድ
እ?
ካስኬድ ነው
አይ እ? እ። እኔ የምልህ ከዚህ በፊት እሷ ካስኬድ አድርጋ አታውቅም እንዴ?
አድርጋ አታውቅም አሉ።
ማርያም በልሽ ያላየህ እውነት?
መነሻ የሆነ የለም ነገር- አልሰጥ አልሰጠኝም አለ አሉኝ እኮ ልጆች ራሱና ፋናይ
እ፣ ሰጥተህ አታውቅም?
እኔማ ሰጥታኝ አታውቅም አለች። ፋናይ ምን ተናሚያሽ አንተ ሳራ ዝም ብለህ አንተ አሁን ሴኩሪቲውን ማከፋፈል ነው አይደል?
ይሻላል ሶስት መቶ ምናምን ሺህ ብር የምሬን ነው። ጥገናውን ምናምን አይደለም ስራው ላይ ነው እኮ ያልኩህ።
እስኪ ቆይ ለማንኛውም ለማንኛውም ላውራበትና ላድርገውና መጀመሪያ እየሰራው ነው
እ። አንድ ለአምስት ስብሰባ ለካ የእናንተ ደግሞ አንድ ለሶስት ነው የሚባለው። አ?
ኧረ መች ፋና የት አለች? እና አንድ ለሶስት ሁለታችን ያለ እኮ አንድ ይነሰራ አ አይ ፋኒ እኮ አስፈቅዳለች አልበሜን እስክጨርስ ምናምን ብላ ነው።
አልበቤት ያ የመዝሙር አልበም እንትን እያለች አ?
ነው እንዴ እ።
እንዴ ም- እንዴ ለምን ሜክሲኮ መታ አዘምርም?
አይ ከቡድን መሪ አይጠበቅም። የዚህ ከመታ ለምን አዘምርም?
ወይዬ አታረድ ስትወጣ ነው እንትንም ይዝላት የለም እኮ ይሄ ስፒከር ሞንታርቦን ማለት ነው።
ኤልያስ እንዲያዘው ኤልያስ አለ ኤልያስ ኤልያስ speaker ያዝ።
ኤልያስ ወልኬ አይ አይ ኧረ ተው ተው። አንተ
ቀልብስ እየሰማ ነው።
ኧረ እሱን አላልኩም አንተ እንዴ ምን አልከኝ? እና ኤልያስ ቤት መርቆስ ገባ ኤልያ- ኤልያስ መርቆስ ኤልያስ በ- ቤት ገባ በጊዜ ኧረ ገና ቤት አለኝ አሁን ቤት አለኝ ማርያምን መኪና አልተመደበልን ሜክሲኮ ደረሰኝ ተመለሰ እንተራን ይዘህ ሂድ ብዬ እኔ ቅርብ እንተራን ማነው?
ሞገስ ሞገስን ሞገስን ማ- እም።
እሱን ያደረሰው ብዬ እኔ በታክሲ ነው ነገ ትመጣላ training ማን ነው የሚያመጣ?
እንደ ነገ እንደ እቤት አልመጣ መኪና አልወጣም።
አይ ይመጣላል ብርሃኑ መሰለኝ።
አዎ እንደ በዝናብ ደግሞ ማን ይሄዳል? ልጥረው እንዳለ አለ ብርሃኑ አይደል?
ያው እንዳለ አለ ብርሃኑ አይደል?
ነው እያለ ነው ቶሌ
እንዳለ ሲያድራል አያድርም።
እንዳለ ያድራል ያድራሉ በቃ እኮ እኔ እንዳለ
በቃ ጨርስ ዛሬ አብሽር እሺ ቀልክስ ሰላም ቢራ እንዳት ቢራ እንዳትጠጡ እን- ቶሎ ሳልገረው
ቶሌ ቢራ እንዳጠጣ እያለ ነው። ኦዲት ይመጣል ኦዲት ይመጣል።
አዎ እንዴ ታለ ት- እቅድ የለንም እሱን መጋበዝ እሺ ፈልግ።
እኔ በቃ ዛሬ ደር እንግዲህ ሰኞ እፈቅድልሃለሁ ምን አልከኝ? አብሽር እሺ ሰኞ እፈቅድልሃለሁ ችግር በእኔ ኃላፊነት ከ- አይ ትፈቅድልኛለህ?
እረፍት እረፍት እረፍት ወደ ቤት ችግር የለም።
አንድ ሁለት ቀን
አብሽር እሺ brother።
እሺ ደህና ደርሽ እሺ ሰዓት ሰላም።
እንገናኝ እሺ